ጤና ይስጥልኝ አሪፍ ኤደን ነኝ እባክዎ ምን ልርዳው?
አሃዱ ባንክ POS machine አምጥተን ነበረ እሺ
እና load system ኡ load እያደረገልን አይደለም።
እ ከአሃዱ ባንክ ነው ያለ ደንበኛችን አዎ አሃዱ ባንክ እ የ- አሁን የደወሉት አሪፍ ፔ ጋር ነው። የአሪፍ ፔ POS machine ነው የሚጠቀሙት?
አዎ እሺ፣ system ኡ ያ- አሪፍ ነው የሚጠቀመው።
እሺ እሱ ላይ ካርዱን ሲያስገቡሎ እ ቡት ነው እምቢ አሉት?
ካርድ ሳይሆን load አያደርግም። አሁን አሪፍ የሚለው እም፣ purchase የሚለው እ፣ አንዷ አንዷ side ማለት ነው እሺ እሷ pay አከፍልም
እሺ እ ከስር pay የሚለው አይመጣም። purchase የሚለው ውስጥ ከገቡ በኋላ አዎ
እ የአሃዱ ባንክ ካርድ ብቻ ሲጠቀሙ ነው ወይስ ሌላም ባንክ?
የትኛውንም ካርድ
የትኛውንም ካርድ ሲጠቀሙ እንደዛው ነው?
አዎ ሁሉንም ነው የሚወስደው። ሁሉንም ስንጠቀም አያስከፍልም።
እሺ ደንበኛችን እ የሄ ድርጅት ነው የደወሉልን አሁን እርሶ ከእንጦጦ ፓርክ
ምን አሉኝ?
ከእንጦጦ ፓርክ Mama's Kitchen እሺ እየመዘገብኩሎት ነው። መስመር ላይ ጠብቁኝ። restart አድርገው ሞክሮታል ለሙያችን POS machine ኡ
አዎ restart አድርጌዋለሁ። ሲም ሲሙን ምናምን ቀይሬዋለሁ ግን እንትን አላለም።
ዳውንሎድም አድርገውታል።
አዎ
እሺ በዋይፋይ አይደለም አይደል የሚጠቀሙት? ዋይፋዩን ዘግተው በዳታ ሞክረውታል።
በዋይፋይ አይደለም በዳታ ነው።
በዳታ ነው። እሺ እየመዘገብኩሎት ነው።
እሺ
ስሞትም አለበል
ወጥ ማን ያመጣው? አንበስ አንን ላይ ባይሌ እሱን የተቀበለ ነው። አንን ላይ ባይሌ እሺ አንድ ላይ ባይ ላይ ስልክ ቁጥር በዚህ በደወሉበት እናገኘታለን። ልመዝግበው አ አ እሺ እሺ ደኛችን የሚያሳዩት ኤረር ሜሴጅ አለ። ልክ ፔይ ሊሉ ሲሉ ወይ ወይስ አይ።
ሳባ ብቻ ናት ማትመጣው?
ኤረር ሜሴጅ የለውም። ዝም ብሎ ሎድ ብቻ ምናምን አይከፍልም። ኤረር ሜሴጅ አያመጣም።
ምንም ሜሴጅ አያመጣም።
አ ልክ purchase የሚለው ውስጥ ከገቡ በኋላ እ፣ ቁጥሩን ካስገቡ በኋላ pay የሚለው አይመጣም።
ይሄ የምለው ይመጣል ግን load እያለ ዝም ነው የሚለው።
እሺ ከዛ በኋላ አይቀጥልም።
አይቀጥልም። አዎ እሺ ደንበኛችን እኔ መዝግቤልዎታለሁ። ለሚመለከተው ክፍል አስተላልፍልዎታለሁ። የእኛ team ኦች መጥተው ያዩልዎታል።
okay እሺ።
እሺ ሌላ የምረዳዎት ነገር አለ?
ሌላ የለም። ጨርሻለሁ።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት beep በኋላ አስቀምጡ። መልካም ቀን።
ኦኬ ሎድ አረ